ማድረግ ሰላም ነው።
እግዚአብሔር ይመስገን። ደንበኛችን
አለን አለን።
ምን አይነት ከሬዲዮ አልስቶ ከሬዲዮ ማስታወቂያ ሰምቼ ነው።
ምን አሉኝ?
ከሬዲዮ ማስታወቂያ ሰምቼ ነው።
እሺ እሺ። ምን አይነት የጉዞ መረጃ አልስቶ?
ካናዳ ለመሄድ ነበረ እሺ። ካናዳ በምን አይነት ቪዛ ነው መሄድ የሚፈልጉት ደንበኛችን?
በስኮላርሽፕ በስኮላርሽፕ አ እሺ። መጀመሪያ እዛ ከሚገኝ scholarship የሚሰጥ ትምህርት ቤት እ acceptance letter ወይም ደግሞ ተቀባይነት